ሄሎ ሄሎ
ሄሎ ጤና ይስጥልን
ጤና ይስጥልኝ።
ፍሊንትስቶን ነው የምንደርደውት
የት ነው?
ፍሊንትስቶን Homes ነው የምንደርደውት
አ information ፈልጌ ነበር
ስለ share ኡ ነው ወይስ ስለ ቤቶቹ?
ስለ ቤት
እሺ ወደ ዘጠኝ የሚሆኑ site ኦች ናቸው ያሉት። ወደ መሀል ወደ ቦሌ ሜክሲኮ ሲኤምሲ ሳር ቤት አለን። ወጣ ወዳልሽ ደግሞ አያት አያፉ ሰሚት ጀሞና ቱሉ ዲምቱ አለን። ያከፋፈል መንገዱ ቅድመ ክፍያ ሶስት መቶ ሺህ ብር ይከፈልና ቀሪውን በአምስት አመት ጊዜ ውስጥ ከወለድ ነጻ በሆነ መንገድ ነው የሚከፈለው። እ detail የሆነ መረጃ ከፈለጉ ደግሞ ሶስት ቦታ ቢሮ አለ። እ የሚቀርቡት ጋር ብቅ ማለት ይችላሉ። ገርጂ ቦሌና ልደታ ቢሮ አለ።
እሺ ትንሹ ካሬ ስንት ነው?
ትንሹ ካሬ ከሰላሳ ሶስት ካሬ ጀምሮ አለ።
ስንት ነው ዋጋው?
እ እንደየ site ኡ ይለያያል። በካሬ minimum የሚባለው ከስልሳ ስምንት ሺህ ስምንት መቶ ሀምሳ ጀምሮ ነው ያለው።
ካሬ ስልሳ ስምንት ሺህ ነው።
በካሬ ከስልሳ ሰባት ሺህ ስምንት መቶ ሀምሳ ስልሳ ሰባት ሺህ ስምንት መቶ አምሳ አዎ አዎ። እ ማስታወቂያውን ከምን ላይ ነበር ያገኙት?
ከሬዲ
detail መረጃውን ለመውሰድ ቢሮ ብቅ ማለት ይችላሉ። ገርጂ ቦሌና ልደታ ቢሮ አለ።
እሞክራለሁ።
Okay እሺ፣ ስሞትን ልያዝ
አይ ችግር የለም።